ሄሎ ሄሎ ጤና ይስጥልኝ ሀሚድ ነኝ ምን ልርዳሽ ጤና ይስጥልኝ ብር አስገብተን ነበረ በዚህ account ከዛ በኋላ አልመዘገበውም ነበር በስልካችን
okay በዚሁ check ላድርገው
አዎ፣ አድርጌ- deposit deposit ነው ሀምሳ ብር deposit አድርጌ አልመዘገበውም okay የተላከልሽ message ነበር አዎ ተልኮ እም፣ ከእንትን ላይ ነው ከቪዛ ካርድን ላይ ነው deposit ያደረኩት ከዛ እሺ።
በኋላ ቁጥር አስገብቼ ከሱ ላይ አዎ።
ቆርጦት message ገብቶልኛል በቃ እሱን ከ account ኤ ላይ message ቆርጦ እሱን message ላኪልኝ እሺ በቴሌግራም ቁጥሩን ማለት ነው
ቁጥሩን ሳይሆን message ኡን screenshot እሺ።
ወይም ኮፒ አድርገሽ እሺ እሺ እሺ እሺ